hello፣ ጤና ይስጥልን።
ሰላም ጤና ይስጥልን። ቤስት ቤት ሰላም ነው አለን ምን ልርዳ?
አለ የሆነ ጨዋታ void የሆነ አለ ብሏል፣ ግን አራት ለዜሮ ነው ያሸነፈው ዌስትሀም ከኮልቼስተር።
እሺ እንደሱ void ከሆነ 24 ሰዓት መሙላት አለበት።
አዎ አይ ቮ- እንትኑን ቦነሱን አስቀምጠዋል፣ ግን ጨዋታ ዌስትሀም አራት ለዜሮ ነበር ያሸነፈው ኮልቼስተር ማለት ነው።
okay እሺ፣ ጠብቀኝ ቆይ።
እሺ
ቤስት ቤት
hello፣ ሰላም።
አቤት እሺ
አ፣ cashier code ኡን ትነግረኛለህ?
cashier code ኡ ከታች እሺ፣ ቆይ እንዴ እሺ አስ- አስር አስር ስልሳ አምስት እሺ አርባ አንድ እሺ አርባ አምስት
እሺ ለቆልሃል። እሺ check አድርገው እሺ እሺ ተደወሉ። እናመሰግናለን። መልካም ቀን እሺ እናመሰግናለን።